ጤና ይስጥልኝ ጠብታ አምቡላንስ hello hello ሰላም ነው?
አለን ደህና አይ ትናንትና ደውለን ነበረ። አምቡላንስ ፈልገን ነበረ ከየካቲት ከየካቲት እሺ
ተነጋ ዋጋ ሁሉ ተነጋግረን ጨርሰን ነበር ትናንት።
እሺ
አሁን ለመውሰድ ነበረ።
አሁን ነው የፈለጋችሁት አዎ የካቲት
ስንት ሰዓት ላይ እ?
ስንት ሰዓት ላይ ነው ከዶክተሩ ጋርም ያወራሽው አንቺ ነሽ?
አዎ ትናንት።
ሰዓቱ ስንት ሰዓት ላይ ነው የፈለግከው ነው አሁን አይ አሁን ነው ይሄ አሁን ነው።
እሺ
አዎ።
አንድ ጊዜ መልሼ ልደውልልህ እሺ እሺ ራስ ማለት መልሼ ልደውል አዎ፣ መልሼ